እኔም አለኝ ዛሬ መች ፈሪ ነኝና ወደኋላ ላለሁ ካሰብኩት ደርሳለሁ ታላቅ እሆናለሁ። ዘራፍ ዘራፍ እያለሁ በጀግናዋ እናቴ ውድ ከራሴ ለዛ ጠላቴ ወድቆ ሳላየው አንላቀቅም የምን ፍራቻ ታሪክ ሳልደግም ጣይቱ ማለት እኔ ነኝ ዛሬ አለሁልሽ ባይለናት ሀገሬ ባለመፍትሄ የስኬት አንጋሽ ያን ጀግንነቷን እኔ ነኝ ወራሽ። ዘራፍ ዘራፍ
ክብር ጠቅላይ ሚኒስቴር፣ እስቲ ስለ ሴት ልጆችና ስለ ወጣት ሴቶች ምን ያስባሉ?
ሴቶችና ወጣት ሴት ልጆች በሙላ በውስጣቸው ጥንካሬ እና ችሎታ እንዳላቸው አምናለሁ።
ጠቅላይ ሚኒስቴር እምዬ ማክቤሯት እሷም ማክቤራው በንግስቱ ብልሃት ሀገር የመራው የእድገት መሰረቱ የማለዳ ጮራ ሚኒሊክ ወንድ ነው በሴት የሚጠራ እምዬ ሚኒሊክ ጊዜን ቀድሞ ነብቶ ለእቴጌ ጣይቱ ትልቅ ቦታ ሰጥቶ ልክ እንደ ማጀቷ ጦሯን አዘጋጅታ ሀገሩን መራችው በወኔ ተሞልታ የጣይቱ ደምነን ጀግንነት ወርሰናል ካለምነው ሳንደርስ ማን ይመልሰናል?
ስሟ እንኳን ስንቅ ነው ልቤን ያበረታል ዝናዋን የሰማ መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ ያፈገፍጋል?
መቼ ያፈገፍጋል?